ጤና ይስጥልኝ ለስፖርት ነው እባክዎ የምንወዳው
okay አዎ ቅድም ደውዬ ነበር ትናንት ያሸንፍ አሸንፌ ነበርና አልመጣልኝ win አላለም ስለዚህ ቴሌግራም ላይ ልከዋል
እ ቴሌግራም ላይ ልከዋል አይ በዚህ ነው የደወልኩት በ- አይደለም በእንትን ነው ኦንላይን ጨዋታ ነው ነግረውን ነበር ደውለው አይ አልነገርኩሽም ተቆጥቷል
የትኬት ቁጥሩን አልነገሩም ስንት ትኬት ነው ሁለት ቲኬት ነው እሺ ንገሩኝ
እሺ አስር አስር ሀምሳ ስድስት ሀምሳ ስድስት ዜሮ ዜሮ
okay፣ እ፣ የሆነ ምልክት አለው አሸና ከዛ አዎ፣ ዘጠና ስድስት እሺ ዘጠና ስድስት ዘጠና ስድስት ዘጠና ሁለት
ቅድም ነግረውን ነበር አንዱን አዎ አንዱ እሺ፣ አልነገርኩሽም።
ቆይ አንድ ቆይ ጊዜ ልንገርሽ፣ ጠብቆኝ።
እ፣ ድጋሚ እንትኑን አይ በቃ ይሄኛውን አይ ይሄኛውን ነግረውናል ሁለተኛውን ይንገሩኝ እ?
ሁለተኛውን ይንገሩኝ እሺ ሁለተኛው ሰማንያ አራት እሺ
ሰባ ሰባት ሀያ ሰባት ሰባ ሰባት
እሺ ሰባ ሰባት ሁለት ሁለት ዜሮ ስድስት የሆነ ምልክት አለውና ዜሮ ስድስት ሰማንያ ዘጠኝ ሰባት
በኦንላይን ነው አዎ ኦንላይን ነው
እሺ አስተላልፌ ይለታል okay እሺ